ሄሎ ጤና ይስጥልኝ። እባክዎ ምን ልርዳዎ።
ትላንትና ፌሎዊን ተጣልቶ ነበረና
እሺ
ከዛ በኋላ በሌላ ስልክ ነው እና የተጫወትኩት ሰላሳ አምስት መልእክት ተ- ተሸልሜ ነበረ።
እሺ ከዛ መልእክቱ ደግሞ ፓኬጁ ደግሞ አልደረሰኝማ።
እሺ ምናልባት የ system ችግር ይሆናል። ይገባሉታል። ምንም ችግር የለም። ከደርግ እሺ አንዳንድ ሲ- system ስለሚይዘው ነው። ይገባሉታል። ትንሽ ጠብቁ።
አ፣ በዚሁ ስልክ ሳይሆን በሌላ ስልክ እኮ ነው የተጫወትኩት።
ችግር የለውም። ይገባሉታል። በየትኛውም አይነት ስልክ ቢሆን እ፣ የኔትወርክ ችግር አንዳንዴ ስለሚይዘው ነው። ይገባሉታል። ካልገባሉት ነገ ጠዋት ይደውሉልኝ። አይሎታለሁ እንዲገባ አድርግሎታለሁ።
ትላንትና እኮ ነው የ- የተጫወትኩና የተ- ያሸነፍኩት። ከዛሬ እንዴት እንዴት አይገባም?
ያው ብዙ ሰው ብዙ ደንበኛ ሳለ አንዳንዴ system ይቆራረጣል። ለዛ ነው
እኔ የምጠብቀው ይገባሉታል። ዛሬ ይገባሉታል። ካልገባሉት ደግሞ እስቲ ቁጥሩን ይንገሩኝ።
ዜሮ ዘጠኝ
እሺ ዜሮ ዘጠኝ
ሰባ ሰባት ሀያ ሁለት ሰባ ሰባት ሀያ ሁለት
ሰላሳ አራት ሰላሳ ስድስት ሰላሳ አራት ሰላሳ ምንድን ነው ያሸነፉት?
እ ምንድን ነው ያሸነፉት?
ምን አልሽኝ?
ምንድን ነው ያሸነፉት? የተሸለሙት ምንድን ነው?
እ፣ ፓሴጅ ማለት ነው የመልእክት ሰላሳ እሺ ሰላሳ አምስት SMS አዎ spin ተጫውቼ ነበረ እና እሱን አሸነፈ ነበረ ግን አልተደረሰኝም።
እሺ ትንሽ ይጠብቁ። እነ- ይገባሉታል።
እሺ አመሰግናለሁ።